Hello ጤና ይስጥልኝ።
አቤት፣ አቦ ይስጥልኝ።
ከ ChipChip ነበር የምደውልልዎት።
እሺ፣ አቤት።
እሺ እ፣ ድንች order ነበር አይደለ? በአስራ አምስት
አዎ፣ ባለፈለት ድሮ አዎ፣ አዎ እ፣ ትንሽ ቆይቷል። ይቅርታ በጣም እና አጠቃላይ የ group ኡ ዘጠኝ ኪሎ ነበር።
አዎ፣ አዎ።
አዎ እና እርሶ ላይ ረዴት ምክሩ የምትባል customer ኣችን ብላ ሁለት purchase አድርጋ ነበር እና ያው እርሶን ስለማታቅ order አድርጋ ነበረ እርሶ ላይ join ብላ የሁለት ኪሎ
OK፣ እሺ፣
አዎ እና ያው የእርሶንም ስልክ ስለማታቅ ለእኛም ደውላ አላሳወቀችንም ነበረ። ዛሬ ደውላ ነበር ያሳወቀችን
እሺ።
እና maybe እርሶ product ኡን ተቀብለዋል አይደለ? አጠቃላይ ዘጠኝ ኪሎ ነው የሚሆነው ከእሷ ጋር
አዎ፣ አዎ።
አዎ እና refund ደውላት ነበረ
እ፣ እንዴት ብዬ መስጠት ነበር?
ነበር እ፣ ስልኳን እሰጦታለሁ። ያው ቴሌ ብር ላይ refund ያደርጉላታል።
OK፣ እሺ፣ እሺ ልንገሩት ስልክ
እ፣ እሺ።
እሺ ዜሮ ዘጠኝ አርባ አንድ
አርባ አንድ አራት አስራ አራት ሀያ አራት ሀያ አራት አርባ አንድ አርባ አንድ አዎ ረዴት እ፣ ምት- ምክሩ ነው የምትባለው የሁለት ኪሎ ሰላሳ ስምንት ብር ነው refund የሚያደርጉላት።
እሺ፣ እሺ እናመሰግናለን በጣም ችግር የለም።
እሺ እሺ መልካም ቀን።
አሜን። አንቺ